ሄሎ
ሄሎ ጤና ይስጥልኝ። አማን ነው።
ሰላም ጤና ይስጥልን ቤት ቤት
የሆነ ጨዋታዎች አንዳንድ የተ- የተሸወደ የወደቁበት ጨዋታ አለ ታውቃለሽ?
እሺ ትኬት ነው አዎ ትኬት ነው ትኬት ነው ትኬት እና ቴሌግራም ላይ ልኮ እኛ ID ምናምን አሉ ታውቃለሽ?
እሺ ቴሌግራም ላይ ላክልን አዎ እና ያለመግባባት ስላልሆ ስለሆነ ተፈጠረ በቃ በቀጥታ ለማውራት ፈልጌ ነው የደወልኩት ታውቃለሽ?
እሺ ስምህም አል በለው እና ቴሌግራም ሁሴን አዎ ሁሴን ርሺ ነው ታውቃለሽ? ሁሴን ርሺ ሁሴን ርሺ ይባላል። ሁሴን ርሺ ነው ሁሴን ሁሴን ርሺ አዎ ሁሴን ርሺ አዎ አዎ አዎ አዎ አዎ እና እንዴት ነው? ቆይ እስኪ እንዴት አይዲ እስኪ ካሸር ኮድ እ?
የሚል የለውም እ ምንም አሸርኩ።
ካሻኩ እ እስቲ ወይ ሀይ በለኝ አንዴ ከላይ እንድትወጣልኝ
እኮ በ- ከላይ ላይ ነው ያለው። እስኪ ልዩ ልዩ ልዩ ልዩ እስቲ Hi በለኝ እሺ እሺ እንዳት ከመስመር እንዳትወጪ።
እሺ አልወጣም
ቴሌግራም ቴሌግራም ቴሌግራም እ? አይ ይታያል። አሁን ልክ ያለሁ እሺ እ፣ አዎ ID ውን ነው ላክልኝ ያለችክ አይደለ እንደዚህ በቃ እና ID ID ው- ይላላ። እሱን ላክላት እኮ ticket ID ከየት ነው የማመጣው? ማለቴ እንዴት ሻል- ቻርጅ ነው የማደርገው?
ገባና እ?
check bet የሚል አለ እሱ ውስጥ ገብተህ my bet የሚል ታገኛለህ እዛ ላይ ታገኘዋለህ ticket ID ው እኮ my bet እኮ my bet ጋር ስገባ አሁን ጨዋታዎች ብዙ ስለሆኑ በቃ ጠፍቷል። ታውቂያለሽ?
እኮ የትኛው ጨዋታ እንደሆነ ለየውና ላክልና ጨዋታዎቹ- እንድናረጋው ብዙ ስለሆነ ይህንን መለየት አትችልም
እና እኔም እኮ ጨዋታው የምትፈልገው ራሱ ጨዋታ እ ለይተህ ላክል እንዲታረም የፈለግከውን
እና የ ID ው እናንተ ማግኘት አትችሉም ማለት ነው።
አዎ የትኛው እንደሆነ አንተና የምትነግረን እኛ አናገኘውም
የትኛው ነው? አይ ይሄ የላኩት በሙሉ እኮ ት- እንትን ነው እኮ አንዳንድ የተ- ወደ የወደቀ ነው።
እህ እህ። እሺ ይሄ ባንዴ የላኩት- ም- ታ- transfer አድርግልህ ከምታዋራ ልጅ ጋር
አዎ መቅደስ አቤት አሁን ነው አለን አዎ። እና ያልገባኝ ታውቃለሽ፣ አሁን የ- ይሄን ነገር የሆነ የት ላይ ነው የምጽፈው?
ይኸውልህ እ።
አለ አይደለ ከላይ ID የሚል የላኩልክ screenshot አድርጌ አዎ ያ ረዥሙን ቁጥር አዎ እኛ እሱን እንትን ማድረግ አንችልም አንተ ነህ copy paste እያደረግ ላክልን ለእኛ እን- ፎቶዎቹን እንደላክልን አድላ አይደለ አዎ።
እነሱንም ላክልንና እያየው እልክልሃለሁ እና እሱን ነው የምልከው። እሱን አዎ።
እንትን ያል- እሱን ትኬት ID ነው የምትልከው ከፈለክ ጽፈክ ከፈለክ copy paste አድርገክ ላከው
እ፣ እንደዛ ነው እሺ እኛ ይሄን ማድረግ አንችልም አዎ፣ ብዙ ነው የላከው በዛ ላይ ስለዚህ እየጻፍክ ላከው ደግሞ copy paste ማድረግ ትችላለህ
እሺ እሺ።
ከትኬቱ ላይ እሺ እሺ አንቺ እንዳደረግሽው ማለት ነው።
እንደሱ አይደለም ጽሁፉን type type አድርገህ ወይ ደግሞ ኮፒ አድርገህ paste ማድረግ
አዎ አዎ፣ ገባኝ ገባኝ ገባኝ። እሺ።
እሺ እሺ ላከው አሁን check አደርግልሃለሁ